hello ጤና ይስጥልኝ።
hello መልሼ ደወልኩ እናት።
እሺ እንትን ማለት አሁን group ኡን አላገኘውማ በዘጠና አራት ብሩ form ስገባ ያኛው group በዘጠና ስድስቱ ስለሆነ create የተደረገ በዘጠና አራቱ ማግኘት አልቻልኩኝም እሱን ለመሙላት ማለት ነው።
ወታደራዊ group እ? አዲስ አይ ናቴ አይ አቤት ምንሽ ሄላ ሄላ